ነው። ጤና ይስጥልን። አሽንዛኔ ህክምና ሞክር።
hello ሰላም ነው።
አቤት።
የአንገት በላይ ህክምና እስከ ስንት ሰዓት ነው የምትሰሩት ዛሬ?
ያው patient እስካለው ድረስ ነው። አሁን already ገብቷል። መምጣት ትችላላችሁ። አሁን አዎ እየመጣ ነው። አሁን ታክሲ አጥቼ ነው መገናኛ እና ከአስራ ሁለት ሰዓት በኋላ ወደሽ ነው የመጣው አደባባይ እ
አሁን እንግዲህ ገብቷል። ምን ያ ምን ሰዓት እንደሚወጣ አላውቅም። patient እስካለው ድረስ ያክማል።
okay አዎ ካርድ ማውጣታችሁም አሁን እ ብለሽ የ reception ን ስልክ ልስጥሽ እነሱ ናቸው ካርድ የሚያወጡት
እሺ ዜሮ ዘጠኝ ሰማንያ ስምንት እሺ ስልክ ያየልኝ እስኪ አንቺ። እሺ ሰማንያ ስምንት ሰላሳ ሶስት
እሺ ሰማንያ ዘጠኝ ሰማንያ ዘጠኝ
ሰላሳ ሶስት ሰማንያ ዘጠኝ ሰማንያ ዘጠኝ እሺ እሺ